hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ከአዲስ አውትፊትስ ነው የምደውለው። ሽቶዎች አዘ ነበር። hello ከአዲስ አውትፊትስ ነበር የምደውለው።
አምጡ አመጡልኝና ገዛሁኝ እኮ ከእናንተ አይደለም።
okay ገዝተዋል? እሺ ከእናንተ ልከውልኝ ያው ገዛሁ።
confirm ለማድረግ እሺ፣ አመሰግናለሁ።
Thank you. እሺ እሺ